ጤና ይስጥልን ቤት
ማታ withdraw አድርጌ ነበረ ሁለት ሺህ ብር እሺ
አልገባልኝም። በዚህ ቁጥር ማለት ነው።
Okay እሺ አንዴ check ላድርግልህ ወደ ቴሌብር ነው ንግድ ባንክ አዎ ቴሌ ብር ብሬ ብሬ ብሬ ሪያድ አብረን ነበር።
እሺ አንድ ጊዜ ትነግረኛለህ የቴሌብር ቁጥርን ብንቀም
ዜሮ ዘጠኝ አስራ አንድ እሺ
ሰማንያ አምስት እህ ሰላሳ ዘጠኝ እሺ ሀምሳ ሶስት
እሺ አሁን ገብቶላቸው የታርገው እሺ እሺ መልካም ቀን ስለደወልክ እናመሰግናለን አዎ ገብቷል።
እሺ መልካም ቀን ይሁንልህ